Hello ወይ ጤና ይስጥልኝ ከቤት ቤት ነው የምደውልልህ።
እሺ እሺ መቶ ብር አልገባልኝም ብለህ ነበር deposit ያደረኩት አዎ ገብቷል። check አድርገው አሁን። እሺ።
ሶስት ሺህ አንድ መቶ ብር አዎ መቶ ብር አዎ።
ሶስት ሺህ አንድ መቶ ብር
እዚህ ጋር የሚያሳየኝ እ፣ ሶ- መቶ ብር ነው።
የትኛውን ላይ ነው የሚያሳይሽ መቶ ብር የትኛው ቀን ላይ ነው በአስር
እንዴ እኔ text ልኬላቸዋለሁ በቴሌግራም ለምን አታዩም የቻፓ ላይ የተላከው ሶስት ሺህ እሱን አንድ መቶ አይደለም ብር አባት ምልክ መቶ ብር ያልገባኝ ነበረ ነው ደውላቸው ስለተባለ ነው የገባውን ነው። ስለ ሶስት ሺህ ምናምኑ አላውቅም። እሱን check እናደርግላለን።
መቶ ብር እኔ deposit አላደረኩም ሲጀምር ሶስት ሺህ አንድ መቶ ብር ነው በዚህ ስልክ ያደረኩት ዜሮ እሑድ ዘጠኝ ሀያ ሀያ ስልሳ ስምንት ስምንት ሰባ ሰባ ሁለት አርባ ዘጠኝ አንተ ነው አይደለ?
አዎ እዚህ ጋር መቶ ብር deposit የአስር
ይኸውልሽ እኔ ለአንቺ ልንገርሽ እንደ አዲስ information ኑን አሁን ግቢና እሑድ ማታ ላይ እሑድ ወደ ማታ ላይ ሶስት ሺህ አንድ መቶ ብር በቻፓ ከ CBE ብር የተላከ ማለት ነው እሺ እና ሶስት ሺህ አንድ register አስደርጊያለሁ አዎ እሺ ምንድን ነው መሰለህ እኛ እዚህ ጋር በፋይል መጥቶልን ደውላቸው ስለተባለ ነው መቶ ብር ያልገባ የነበረ የቀረ ስለነበር እሱ ገብቷል ነው ሶስት ሺህ ምናምን ነው ሌላ ነው በእርግጥ እኔ እሱን ስለዚህኛው ነው፣ ነው ማውቀው እሱን ብዬ ነው።
ነው ያኛው check ይደረጋል ችግር የለውም በቁጥርህ check አደርገዋለሁ አሁን check አድርጊልኝ እሺ ይሄኛው እኔ ልንገር ብዬ ነው ንገሯቸው መልካም ስለተባለ እኮ አሁን ይሄ ያኛውን ብትነግሪኝ መወር ደስ ይለኛል ብዬ ነው አሁን አዎ፣ እኔ ሶስተኛ ቀን ነው አላወቅኩም ገባሽ ስለ ሶስት ሺህ ብሩ ማለት ነው ሶስት ሺህ አንድ ይሄንን መቶ ስላየው የመቶ ብር ነው ያየሁት መግባቱና ይሄንን check- ለማሳወቅ ነው የደወልኩልህ check አድርጊ ስለዚህ እና ደውዪልኝ አየዋለሁ እሺ የ- እሺ ይሄና ደውዪልኝ እሺ እሺ